hello አቤት ጤና ይስጥልኝ። እንትን ነበረ በእናትህ አምቡላንስ ነበረ የፈለግነው።
እሺ hello እ እዚህ ኢትዮ ኢስታንቡል የሚባል ሆስፒታል የለም? ከሱ ወደ ሳማራታ ሳማራታ ሆስፒታል
የታካሚ ስም ይንገሩኝ።
የታካሚው ገነት አፈወርቂ
ገነት
አፈወርቅ
እሺ፣ ምን emergency ላይ ናቸው ያሉት።
የተረጋገጠ በሽታ?
ስትሮክ ነው ስትሮክ እ?
ኦክሲጅን require ታደርጋለህ? ኦክሲጅን already አሁን ደህና ነው እሳቸው ተሰክቷቸዋል እ፣ አፍንጫቸውም ላይ ተሰክቷል እንግዲህ እ፣ እንትን- አሁን ከእንትን ነው የመጡት
ተጠቀሙ።
እ?
በሁለት ምን አልሽ- አፍንጫ ምን ቀዳዳ አልሽ?
ነው ኦክሲጅን ቀዳዳ?
እየተጠቀሙ ያሉት በሁለት- በሁለት አፍንጫቸው ነው።
አይደለም አይ አሁን የሆነ ምግብም ምንም አፍንጫ የሚወስዱትና እ፣ እርግጥ አሁን ኦክሲ- ኦክሲጅን require አላረጉም አሁን ነው እዚህም እኮ የመጡትና እ፣ ኢስታንቡል ሐኪሙን ልናነጋግር እንችላለን። ኦክሲጅን require ያደርጋሉ አያደርጉም? እነሱ እነሱን contact ላድርግ ላናግር። እ?
አይ ችግር የለም።
እሺ፣ require አያደርጉም።
ሳማሪት አዎ።
ታልደውዬ communicate አድርጌ መልሼ ልደውልልዎት።
እሺ እሺ እሺ
እሺ
እሺ